ሳልነግርሽ ባይደነግጥ ልቤ አይ ጭንቄን ሳልነግርሽ አሃ ቆየው ሳስብሽ ቆየው ሳስብሽ አይ መንፈቅ ሞላልሽ ቆየው ሳስብሽ ቆየው ሳስብሽ መንፈቅ ሞላልሽ ከጸጉርሽ እንዳሉን ሽሩባ ሲፈታ ሲፈጠር ረግፋለሁ ከጆሮሽ እንዳሉን ለክፉ ለደጉ ለወሬ ቀርባለሁ ድረትሽ ላይ ብውን ሀብል ቢያደርገኝ የምጥምጥን ብታደለው ልብሽን ቀርቤ ልቤ ሹክ እንዲለው ነበር ምነግረው ወይ ሞኙ ወይኔ ወይ ሞኙ ወይኔ ሳሳልሽ ጎኔ እንደ ተረገመ አሄ ከራማ እንደራቀው ከራማ እንደራቀ አሄ ተሳቀቄው አልኩኝ አሄ አይኖቿን ሳላየው አይኖቿን ሳላየው ጤናዋን ጠረጠርኩ አሄ ልቤ አላምንም አለኝ ልቤ አላምንም አለኝ አሄ ይሄ ሰግቶ ማደር አሄ እንዴት ይላቀቀኝ እንዴት ይላቀቀኝ ገለል በል ገለል በል ገለል በል ካይኔ ሀሳብ ለምኔ ስንቱን ቀን ፈርቼ ቁርጡን ሳልነግርሽ አይደነግጥ ልቤ አይ ጭንቄን ሳልነግርሽ አሃ ቆየው ሳስብሽ ቆየው ሳስብሽ መንፈቅ ሞላልሽ ቆየው ሳስብሽ ቆየው ሳስብሽ መንፈቅ ሞላልሽ ወድጀሽ መፋቴን ጉዳቴን ባትቆጥሪ ቦታ ባትሰጪው በመዋል በማደር ይገባታል ብዬ ፍቅሬን አልቀነስኩ ላንቺ መንገብገቤን ለጊዜው ባይመስልሽ ዛሬ ባይገባሽ ሐቅና ልብ ወዳጅ ይዘገያል እንጂ መታወቁ አይቀር ወይ ሞኙ ወይኔ ወይ ሞኙ ወይኔ ሳሳልሽ ጎኔ ካንቺ ርቄ ሕይወት ዓለም ባትታየኝ ዓለም ባትታየኝ እንደ መከሩብኝ ሁሉ እንደጠመደኝ ሁሉ እንደጠመደኝ አንቺን ማለቴ ነው ከሰው ያራራቀኝ ከሰው ያራራቀኝ ገለል በል ገለል በል ገለል በል ካይኔ ሀሳብ ለምኔ ስንቱን ቀን ፈርቼ ቁርጡን ሳልነግርሽ ባይደነግጥ ልቤ አይ ጭንቄን ሳልነግርሽ አሃ ቆየው ሳስብሽ ቆየው ሳስብሽ መንፈቅ ሞላልሽ ቆየው ሳስብሽ ቆየው ሳስብሽ መንፈቅ ሞላልሽ አይ ቆየው ሳስብሽ ቆየው ሳስብሽ